hello
ጤና ይስጥልኝ።
አእምሮ ይስጥልን።
ምንድን ነው ሰማንያ ስምንት ሀምሳ አገልግሎታችሁ የምትሰጡት ምንድን ነው? መኪናችሁን አይቸኩሩ።
ትራንስፖርት ነው አገልግሎት
አሀ ትራንስፖርት ነው።
ትራ እንዴ ትራንስፖርት አገልግሎት ነው።
እሺ እናቴ ስለማላውቅ አይ መኪና አይቸኩሩ። ምንድን ነው ትራንስፖርት የምትሰጡት?
አ መ- ትራንስፖርት አገ- ከየት ከአዲስ አበባ ምናምን ነው?
አዲስ አበባ ገና አልጀመርንም። ሀረር፣ ድሬዳዋ ምን
ሀረር ድሬዳዋ ብቻ ነው።
አዎ